ሄሎ ጤና ይስጥልኝ። ኪሩቤል ከቪዛ ኢትዮጵያ ነበር የምደውለው።
ሰላም አብሮ ይስጥልኝ። እሺ እ አበሩስ የሚባል ቤት ብዙ ጊዜ አምራን ባርና ሬስቶራንት የሚባል ብዙ ቀን ተመዝግቦላቸው ነበረ። አሁን ግን ከሰባት ቀን በፊት የመጨረሻ ጊዜ የተመዘገባላቸው ትኬት ላይ ብዙ ጊዜ አረፋ እየሆነ ብለን ነበር የመዘገብ ነው እና ታብ ያስፈልገዋል ከተባለ አንድ ሰባት ቀን ሆኖታል። ዌይቲንግ ላይ ነው ሊደር ላይ ያለው
እሺ አምራን ያልሽኝ ቤቱ
አምራር ባርና ሬስቶራንት እና በቃ አውርደን ድራፍቶቹ ምንም እየተበላሹብን መጡ። ምን አይነት መልስ ነው የምትሰጡን ነው ያሉኝ። ሰባት ቀን ሆኗቸዋል።
እየጻፍኩ ስለሆነ
እሺ።
አምራን ያልሽኛል?
አምራር ባርና ሬስቶራንት አለም ቤቴል አለም ባንክ አካባቢ ነው። ውሃ ታንከር ጀርባ።
እሺ በቃ መልስ ላስቀሽ።
እሺ እሺ ስልክ አዎ ችግር የለም።
አስራ አንድ ዘጠና
እሺ ሰላሳ አራት ሀምሳ አራት
እሺ አሳውቅሻለሁ።
እሺ አመሰግናለሁ ኪሩቤል።